hello
ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
እንትን መድረሱን ለመጠየቅ ነበር። ማሽን እሺ።
አስገብተን ነበር ለጥገና።
ብልሽት ነው ወደ ሰዓት ነው?
ብልሽት ብልሽት የማሽን ቁጥር ትነግረኛለህ?
PMA እሺ።
ዜሮ ዜሮ ሀያ ዘጠኝ አርባ ሁለት PMA ዜሮ ዜሮ ሀያ ዘጠኝ ሀያ ዘጠኝ አርባ ሁለት ሀያ ዘጠኝ አርባ ሁለት እሺ። ብልሽቱም ነበረ?
ብልሽቱ ምን ነበር ባክሽ? device close ነው ምናምን ነገር እሺ check አድርጌ በቃ ላሳውቅ።